ቃሉ የለም። መግባት ገብቼ
hello hello ጤና ይስጥልኝ። ሁሉ ስፖርት ነው ምን ልርዳዎ።
መጫወት አልቻልንም። agreement ከቴሌ ብር ጋር አቋርጣችሁ ነው ወይስ እንዴት ነው?
ምንድን ነው deposit ነው?
deposit ማድረግ አልቻልንም። አዎ ቴሌ ብር የለም አልቻልንም።
እሺ deposit ለማድረግ ሌላ አማራጭ ልስጦት። ስልክ የያዙና በዛ deposit ካደረጉ በኋላ screenshot ኡን እም።
ቴሌግራም ላይ ይልኩልናል። hello አለሁ አለሁ ኦንላይን ነው ያለሁት እኔም።
እኮ ስልክ ቁጥር ልስጦትና በቴሌብር የሚልኩበት ከዛ screenshot አድርገው በቴሌግራም ይልኩልናል።
እሺ ቁጥሩን ይስጡኛ።
ዜሮ ዘጠኝ ሰላሳ ሁለት
አዎ።
hello?
ሰላሳ ሁለት አቤት እየሰማሁ ነው።
ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አሀ።
ስልሳ ስድስት በዚህኛው ቁጥር ተጠቅሜ ላስገባ deposit ያድርጉ። አዎ በቴሌብር ከዛ screenshot የሚያደርጉበትን ደግሞ ቁጥር ልስጦት።
እሺ ቴሌግራም ላይ የሚልኩበትን ዜሮ ዘጠኝ ሰባ ስምንት በአንዴ ዘጠኝ ሰባ ስምንት
አስራ ስድስት እሺ ሰላሳ ዜሮ ስድስት thank you እሺ የቴሌግር የቴሌብሩ ፍታ ፍታ hello።
አምላክ ማርዬ ነው ስሙ።
እ? ማን የቴሌብሩ ፍታ አምላክ ማርዬ። እሺ እሺ thank you